hello hello ሶስና እንዴት አደርሽ? ሰላም ነው?
ሰላም አለን አለን። ምን አስቸግሮሽ ነው?
ቲቪ አይከፍትም።
ቲቪ አይከፍትም?
አዎ አንደኛ የሆነ ምልክት ነው የሚያመጣው። ማታ ልኬላችሁ ነበረ መልሼ ልላክላችሁ። አንደኛው ብቻ ነው application ኦቹን የሚያመጣው።
እ፣ okay ግን folder ኡ እኮ ጠፍቷል። ቪቦክስ ራሱ የሚለው ቪቦክሱ ጠፍቷል፣ እም በርቷል። converter ኦቹን ቦታ ቀያየርኳቸው እነሱን ከሆነ ብዬ ምንም ለውጥ የለውም። በርቷል ቪቦክሱ።
okay እሺ። አይ ነው ማለት ከአንቺን ሳይሆን እዚህ ጋር ያለው ቪቦክስ ጠፍቷል።
አዎ፣ አዎ።
okay እሺ፣ በቃ check ላድርገው። እሺ፣
እሺ እሺ፣ እሺ